ያለው ጊዜ
አብሮ ስጥልን የእንትን አገልግሎት የተሰጣላቸው አይደለም።
ምን አሉ ደንበኛችን?
የቪዛ የፓስፖርት አገልግሎት
እኮ ቪዛ ወዴት ሀገር መሄድ ፈልገው ነው እርስዎ?
እ?
ወዴት ሀገር መሄድ ፈልገው ነው?
ዱባይ
Okay። ዱባይ ከዚህ በፊት ሞክረው ያውቃሉ? apply አድርገው ያውቃሉ?
አ- አዲስ ነው።
እሺ። ፓስፖርት አለዎት?
ፓስፖርት ገና እያወጣው ነኝ።
እያወጡ ነው?